ስለደወልሽ አመሰግናለሁ። አንድ ሴትዮ ነበር እንደዛ
Hello ጤና ይስጥልኝ። ሳምፕል ጤና ይስጥልኝ።
ይስጥልኝ።
ከአቢስቴ ነው የምደውለው። ሰላም እባላለሁ።
እሺ ይቅርታ ስሞትን ማን ልበል።
ያብስራ
እሺ፣ በእኛ POS machine ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበረ።
ከ reception ጋር ላገናኙ reception ስለሆነ አርቲ እየተጠቀሙበት ያለ እሺ፣ ከእነሱ ጋር ላገናኝሽ።
እሺ።
ምንም ቅሬታ የለንም።
ምንም ችግር አላጋጠሙትም።
ምንም አላጋጠመንም። update ስለተደረገ ምንም ችግር የለም። ተነግሮናል። ሰጥቶናል።
እሺ፣ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛም ማናገር ይችላሉ። እሺ፣ መልካም ቀን ይሁንልዎት።